ሄሎ ሰላም መቼ order ይዤ ነበርና ተቃራኒ ነው አስወጭልኝ።
ነኝ ሁለቱንም። እሺ ንገረኝ። እሺ
ሀምሳ አራት ዘጠና አምስት እና ሀምሳ አምስት ሀምሳ አምስት
ሀምሳ አራት ዘጠና አምስት እና ሀምሳ አራት ሀምሳ አምስት ነው ያልከኝ?
ሀምሳ አራት ዘጠና አምስት እና ሀምሳ አምስት ሀምሳ አምስት
ሀምሳ አምስት ሀምሳ አምስት እሺ አንዴ ሲከፍትልኝ ጠብቀኝ። ስም ማን ነው ብሩክ ልዩ ሀምሳ አምስት ሀምሳ አምስት ነው መውጣው።
የሚወጣልህ? እሺ አንዴ ጠብቀኝ። እሺ እሺ እሺ
እሺ አንዴ ጠብቀኝ።
እሺ
ከጂ በርገር እየ- ያለውን እየሰራው ነው ብሩክ።
እሱን እየሰራው ነው። አዎ።
አዎ ስድስት ነጥብ ምናምን ይ- እንትን ይለኛል እኔ ነው ከልዩ ያለው ከቦሌ ሚካኤል ያለው ነው እንዲወጣል የፈለግከው?
አዎ አዎ።
አንዴ ጠብቀኝ መስመር ላይ እሺ እሺ።
ብሩክ አንዴ ጠብቀኝ።
እሺ
ብሩክ አቤት ብሩክ አቤት ብሩክ አቤት አቤት።
የልዩን አስወጥቼልሃለሁ። እሺ እሺ እሺ፣ አመሰግናለሁ።